ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ ቤተሰቦች። እግዚአብሔር ይመስገን።
አለ በእናንተ እንትን ቤቢ እንትን በልቼ እሺ ሳንቲም ትራንስፈር አድርጌ ነበር ወደ ቴሌ ብር አልገባም።
እሺ መቼ ነው?
አሁን ጠዋት አስራ ሁለት ሰዓት አካባቢ እሺ የቤት ቤት ስልክህን ንገረኝ።
የእኔ ስልክ ቴሌ ብሩን አይ አይደለም፣ ቤት ቤት የምትጠቀምበትን ስልክ ቁጥር እሺ ዜሮ ዘጠኝ ሰባ ሰባ አምስት
ሀያ ስድስት ሀያ ስድስት አስራ ስምንት አስራ ስምንት ሀምሳ አንድ ዘሪሁን ተፈራ ሀምሳ አንድ ሰባ አምስት ሀያ ስድስት አስራ ስምንት ሀምሳ አንድ ሀምሳ አንድ አዎ ዘሪሁን ተፈራ በሚለው ወደ ቴሌ ብሩ ነው። በዛ ነው ያስተላለፍኩት።
ስንት ብር ነው?
ሀያ አንድ ሺህ
እሺ እሺ። ወደ ራሱ ቴሌ ብር ነው የላከው?
አዎ ወደ ራስ ቴሌ ብር እሺ እሺ እሺ
እሺ approve አድርጌልሃለሁ። እሺ ትንሽ ጠብቀው ይገባል። ቻፓ ስለሆነ እሺ።
የመረጥከው አንድ ሁለት ሰዓት ጠብቀውና ይገባል ወደ ቴሌ ብር።
እሺ አመሰግናለሁ በጣም እሺ እሺ መልካም ቀን።
እሺ አንቺ